ታደለው ሌላው ጤና ይስጥልኝ እመቤት።
አብሮ ይስጥልን። ዋሽንግተን ትናንትና እጅጋየሁ የምትባል ታክማ ነበር እናንተ ጋር እሺ፣ እጅ- እንትኑን አላካችሁልንም። ሲዲውን ብቻ ስትሰጡን እዚህ የካ- የ MRI ነው የካ- CT scan ነው?
አዎ፣ ኤ- ኤ- እ? የካባዶ ነው የተኛችው።
MRI ነው MRI ነው CT scan ነው ምንድን ነው?
የ MRI መሰለኝ።
እሺ ስልክ ልንገሮት እና በዛ ቁጥር communicate እሺ።
ያደርጋቸዋል። የ MRI ክፍል ስልክ ነው እሺ፣ ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት እሺ፣ ሰማንያ ስድስት ዜሮ ዘጠኝ ሰማንያ
ስምንት እሺ። text አታረጊልኝም ነበር እናትዬ?
እሺ እሺ